ጤና ይስጥልኝ telecom service ዘግተው
ትኬት ፈልጌ ነበር የ plane
እሺ ከየት ወዴት
ከባህር ዳር አዲስ አበባ እሺ ለመቼ ነበር የፈለጉት
እ?
ለመቼ ነው የፈለጉት ከባህር ዳር አዲስ አበባ ለእሁድ አሁን የፊታችን እሁድ
እ? እ?
አሁን የፊታችን እሁድ ነው አዎ እሺ ለአንድ ሰው
ለአንድ ሰው እሺ ያየሁት
አዎ